Hello.
ጤና ይስጥልን።
ከአስበው ተፈሪ ከደራጅ ሰፈር ነው ደውለው የመቅደስ አካውንት አልከፍታለን።
የመቅደስ
አዎ
የት ጀር ነው አይደለ?
እ?
ጀር ነው የምትጠቀሙት?
መ- አር- አይደለም መክደይ
እሺ፣ እሺ፣ ቀን- እሺ። ምንድን ነው የሚልሽ?
እሱ ዲስሚት ስከፍተው ዲስሚት ብሎ አይከፍትልኝም።
እሺ፣ ሎጊን ማድረግ ነው እምቢ ያለሽ?
አዎ
እሺ፣ የኔ ዲስክ ቴሌግራም ላይ ትልክልናል። እሺ፣ እሺ